hello ጤና ይስጥልን ችብችብ።
ሰላም ጤና ይስጥልን።
አብሮ ይስጥልን።
አዎ ደውላችሁ ነበረ መሰረት።
እሺ እ complain አቅርበው ነበረ።
አዎ ሽንኩርት ዘንድሮ ማክሰኞና አልደረሰንም፣ አልመጣም፣ ቆያችሁብን ብለን ነበረ።
እሺ የት ነበር location ኑ?
አዎ ወይራ
ወይራ ሰፈር።
አዎ
እሺ ነገ መቀበል ይችላሉ?
አዎ እንችላለን።
ሽንኩርት ነው አይደል ያሉት?
አዎ
የመቼ ወደን ነበረ?
ማክሰኞ
በሀያ ሶስት አይደለ? hello?
ሀያ ሶስት ነበር ማክሰኞ። አዎ አዎ እ አጠቃላይ ስልሳ አምስት ኪሎ የግል ስልሳ አምስት አዎ እሺ ነገ እንልካለን።
ነገ እስከ ስንት ሰዓት እንጠብቃለን?
exact ሰዓቱን እንኳን ያው ማወቅ አይቻልም፣ ግን ነገ ይመጣሉ።
አዎ ከቻላችሁ ግን ቀረብ አድርጎልን።
እ እሺ ይደውላሉ driver ኦች ሲደርሱ።
እሺ እሺ እሺ እሺ ያው ቀረብ አድርጎልን ስልሽ እጽዋት አካባቢም ከቻላችሁ አምጡልን ለማለት ነው።
ያው እርግጠኛ ሁኜ መናገር አ- አልችልም።
እሺ እሺ እሺ እሺ መልካም እሺ አሜን።